ጥርሱ ሸቱን ሲስቅ ውስጡ እንዳይገለጥ በጮሌ ፈገግታ የዋህ ሲገላፍጥ እናይ ቆረቁሬ ከቶ ላንሳ መሳይ ልብን አጨልሞ ትትና ሲያሳይ እናይ ቆረቁሬ ከቶ ላንሳ መሳይ ልብን አጨልሞ ትትና ሲያሳይ በዘዴ ጥሩ ሰው አሰኝቶ ራሱን ስንቱን አዘነጋው እያሳየ ጥርሱን እንዲሁ ልተው ስንት አለ በሆዴ እረ እናንተ ሰዎች ጥርስ ይገላል እንዴ እንዲሁ ልተው ስንት አለ በሆዴ እረ እናንተ ሰዎች ጥርስ ይገላል እንዴ ከጣጣው ያመልጣል ይህን ከተረዳ እያለዘበ ነው ፈገግታ ሲጎዳ ተጠንቅቆ ማሰብ ያስፈልጋል ዞትር ስንት የዋህ ቆሰለ በፈገግታ ብትር ተጠንቅቆ ማሰብ ያስፈልጋል ዞትር ስንት የዋህ ቆሰለ